ኢንተርቴይመንት ሳቅ ነው የሚባክበት የምንጫወት Yeah. yeah. Hello. እባክዎት የምንጫወት አቤት አቤት
እንትን ነው ራዲዮ ድምፅ ለማዳመጥ ብር አለው እና እሱን ለመግዛት ቀሪ ሂሳቡ አነስተኛ ነው እያለ
እያለሽ ገንዘብ እያለሽ አ-
ምናልባት እ፣ በሌላ ስልክ የተሞላ ካርድ ከሆነ ማለት የተላከ ገ- ከሆነ ወይም ከቴሌ እ እ በዚህ ስልክ ነው የተሞላው እንጂ የተላከ ካርድ አይደለም።
ስለዚህ አንድ ጊዜ ሰ- ሰምተሽበታል
አዎ
አ- እኮ አንድ ጊዜ ከሰማሽ ለሰላሳ ደቂቃ ያክል ከዛ በኋላ ከሀያ አራት ሰዓት ነው እ፣ ድጋሚ መስማት የምትችይው ለዛ ነው እሺ አለን